Elevi Lesigodzi nebakhomela do, bakhomela do,
ትናንትም ደውዬልሽ ነበር አካውንቴ ተዘግቷል ብዬ ስል መፍትሄ እስካሁን አልተገኘም።
ዋሌት ኢሹ ነው።
አዎ አንዳንድ ጊዜ ጊዜ ይፈጃል። በትዕግስት ይጠብቁ። ሲስተካከል ቴሌግራም ላይ እናሳውቆታለን።
እስካሁን ለምን አይስተካከልም?
አንዳንድ ጊዜ ይፈጃል። ተ- ደንበኛ
ምንድን ነው ይሄ የሚከብድ ነገር ነው?
አይሽ ነው የሚያዩት እኛ አይደለም።
የአይዲ አይቲ ስልክ ዲፓርትመንት ንገሪኝ።
አይቶ ሲስተካከል ነው የእነሱን የሚያሳውቁ።
ስልክ ንገሪኝ። አይደለም አንችልም። እሱን ሲስተካከል እናሳውቆታለን ቴሌግራም ላይ